ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳው?
አብሮ ይስጥልን ሁሉ ስፖርት የምጠቀምበት እንትን በኦንላይን ነበር የምጠቀመው። account ኡ block ተደርጎብኛል። ምንድን ነው ልኳል ችግሩ?
ቴሌግራም ላይ እ?
wallet ኦትን ፎቶ አንስተው ልኳል ቴሌግራም ላይ።
አዎ አዎ፣ ሶስት ሶስተኛ ቀን ነው ዛሬ ራሱ እስካሁን ምላሽ ሊሰጥልኝ አንዳንድ አልቻለም።
ጊዜ ጊዜ ስለሚፈጅ ነው። በትዕግስት ይጠብቁ። ሲስተካከል ቴሌግራም ላይ እናሳውቆታለን።
አዎ ያው ግን ቆይቷል፣ በጣም ነው ቆየው። እኔ እስካሁን እዛ አዎ።
ያለውን ብር ማንቀሳቀስም አልቻል ላንቀሳቀስም አልቻልኩም።
አንዳንድ ጊዜ ጊዜ ይፈጃል። ለዛ ነው በድጋሚ አስተላልፍሎታለሁ። መልሱን ስናገኝ እናሳውቆታለን።
እሺ